እኔ አልፌ ማለት ነው የማክሮም ልርዳዎት? እዛ ላይ ያሉ ደንበኛ ናቸው። እኔ ምን ልርዳዎት? ሰማውታል።
ኦሮምኛ ነው።
በአሁኑ ሰዓት ኦሮምኛ የሚናገር ሰው የለም። ማን አማርኛ መናገር ይችላሉ እርስዎ?
ቋንቋ ኦሮምኛ ነው።
እሺ እንግዲህ ነገ በስራ ሰዓት ይደውሉልን። ኦሮምኛ መናገር ሰው እናገናኙታለን።
አይ ቋንቋ ኦሮምኛ ነው።
እሺ ነገ ይደውሉልን።
እ?
ነገ ይደውሉልን። ኦሮምኛ የሚናገር ሰው ነገ ሲደውሉ እናገናኘታለን። አሁን የሚናገር ሰው ስለሌለ
በቃ
ስለ ያሉ
እ?
እዛ ከሆነ ነገ ይደውሉልን ደንበኛችን